ጤና ይስጥልኝ ቤተሰቦች የምትወዱ ሄሎ ራሔል
ራሔል አይደለሁም
እሺ እ
ያገናኘህ አዎ
ሪት ሄሎ ሄሎ ራሔል ላክሽልኝ ምን ነበረ ዘሪው ነው አሁን ያሁን ነገር ለዘሪውና አዎ አዎ ቫርጌ እልሃለሁ ስለተቋረጠ ነው ይገባልሃል ትንሽ ጠብቀው ይገባላ ነው ምንድን ነበረ እንኳን አሪፍ ምንድን ነበረ እንኳን ያልሽኝ ይላል እ አይ ዘቴክስ ሞክረው ብዙ ጊዜ ሰው ይበላል በዛ ነው ምን ምን ምን ሁሌ ዘቴክስ ዘቴ አዎ
እሺ አየር ነች አ?
መሰለኝ እርግጠኛ እሺ፣ አይደለሁም እሺ እሺ እሺ እሺ